hello ጤና ይስጥልኝ። ሄሎ ሄሎ ሄሎ ጤና ይስ- ጤና ይስጥልኝ።
ደህና ዋላችሁ principal ነው?
አዎ ልክ ነው። ምን ልርዳዎት?
እ፣ እዚህ እንትን ጋር ያለው ቢሮአችሁን ስልክ ፈልጌ ነበር።
የት?
ዋናው ቢሮ ነው።
ዋናው እዚህ ቢሮ ገርጂ ነው ጋር የደወሉት። ዋናው ቢሮ ነው። አዎ ነው። ባለፈው አንድ ደብዳቤ ውሰዱ ብለውን ነበረ ከእናንተ ጋር ተደውሎ የምንድን ነው በማዕዶት ወይም በእድላዊት ስም
አቤት
አንድ ደብዳቤ ተዘጋጅቷል ብለውን ነበረ እስኪ ስልክ ለማለት ልስጦት።
እሺ ምንን በተመለከተ ነው ግን አንድ ደብዳቤ ገብቶ ነበር እና እናንተ ጋር የምንድን ነው?
ከዚያ- በቃ ስልክ ልስጦትና እስቲ ጠይቋቸው።
እሺ እሺ አንዳንድ
ዜሮ አንዳንድ አንድ አንድ እ አራት ስልሳ ስድስት አራት ስልሳ ስድስት ዘጠና ስድስት ዘጠና ስድስት ሰማንያ አንድ ሰማንያ አንድ እሺ እሺ እናመሰግናለን እሺ እሺ